ናችሁ? ኢትዮጵያ በኩል ምን ልርዳው?
ጤና ይስጥልኝ። በሀያ ሶስት በፈረንጆች ማለት ነው።
እሺ ጠለታ ተጫርቼ ነበር እና ሁለት ጊዜ ነበር የተጫረስኩት።
እሺ አንድ አንድ ሺህ ብር አስይዤ አንድ ሺህ ብር ተመልሰዋል።
እ አንዱ ግን አልተመለሰም።
Hello Hello ይሰማናል?
አዎ አዎ ይሰማል።
አዎ።
ተመላሽ እየተደረገ ነው። ይመልሳሉ። ትንሽ ጠብቁ።
እሺ እሺ እሺ እናመሰግናለን።